ይስጥልኝ ልስፖርት ነው ባኮ የምንወዳው
agent መሆን ፈልጌ ነበር ማ ስልክ የያዙ የሚደውሉበት
እሺ ንገሪኝ ሩበት ዜሮ ዘጠኝ ሀያ አንድ እህ ሰባ ስምንት አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ሁለት ዜሮ ዘጠኝ አንድ ዜሮ ዘጠኝ አርባ ሀያ ስምንት ዜሮ ዘጠኝ ሀያ አንድ አስራ ስምንት አርባ ዘጠኝ አይደለም ሀያ ሰባ ስምንት ነው
okay ሰ- ዜሮ ዘጠኝ ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት አዎ ጸጋዬ ብለው ያናግሩ
እሺ አመሰግናለሁ እሺ